ተከለከላሉ ተከለከላሉ ተከለከላሉ ተከለከላሉ በረሻላም ምነው መዘጋቱ ምነው መከልከሉ ምነው መዘጋቱ ምነው መከልከሉ ለወደደሽ ጉዳይ ሳይሞላ ድንገት ሳላስብ ከኔ ወዲያ ሌላ አስር ሺህ ማተብ እኔ ጥምስ ስባል በስሜ ስታጠር ማንን ተካሽብኝ ወየው ሰው ነገር ይዋል ይደር እንጂ ሆዴን እያመመው ትዝትለው ትርፉ ከተካሁብኝ ሰው ማንም ይፈርድብኛል በላቷ በጅላት ነይ ስላከራቀች ሄጅ ብዬ በተዋት እኔ ማልበለት ተገምቼ ማልቀ እሞክረዋለሁ ያንቺን ከሰዋደ እድሌ ቢከፋል እንዲያው ባይሞላል ያለ መድፋት እርግብ ሌላ መረቅት እየው ደማዬን እየው ደማዬን እየው ደማዬን አዎ እየው ደማዬን እየው ደማዬን እየው ደማዬን እየው ደማዬን አይ እየው ደማዬን ይኸውልኝ ውበቷን አጥር ሲሸልማት የአባት ባለጋራ የእናት ባላንጣላት ታመጣለች ሲባል ሸጋ ለዝምድናው ታራርቅ ጀመረው ስስቶች ራብ ያለ እንደሆን እህል ይቆረሳል ገላን ሲበርደው ጋቢ ይደረባል የድካም አቀበት በእንቅልፍ ይዘለቃል የፍቅር አባዜ በምን ይመክታል ወትሮ ምን የነበርክ ነከለይ አጥሯ እሷ አትንኩኝ ስትል ሁሉ ድሽሯ አይከለክሉትም የቆየን ወዳጅ ባይሆን ወንድም አድርገው ያጽናኖታል እንጂ እየው ደማዬን እየው ደማዬን እየው ደማዬን አዎ እየው ደማ እየው ደማዬን እየው ደማዬን እየው ደማዬን አይ እየው ደማ ተከለከላሉ ተከለከላሉ ተከለከላሉ ተከለከላሉ በረሻላም ምነው መዘጋቱ ምነው መከልከሉ ምነው መዘጋቱ ምነው መከልከሉ ለወደደሽ ማስታወሻ ነው ወይ ለዕድሜዋ መጨመር ውበቷ ሲያጓጓ አጥር ማጠናከር የልጅነት ወጓን እናቷ ላየውላት ወደ ምንጫት ወር ወይ ገበያ ይልቅ ራብ ያለ እንደሆን እህል ይቆረሳል ገላን ሲበርደው ጋቢ ይደረባል የድካም አቀበት በእንቅልፍ ይዘለቃል የፍቅር አባዜ በምን ይመክታል ከእንግዲህ ሰው ብሎ ማን ይሆን የሚያምናት አላት ያሉት ጠፍቶ ሁሉም ሲሰማባት ማተብ ሽናራል ተሻት ርቀሽ ባትጂ ሴቱ ስታመነበት ወንዱን አሳምናሽ እየው ደማዬን እየው ደማዬን እየው ደማዬን አዎ እየው ደማ እየው ደማ